Hello
ሰላም ነው?
እግዚአብሔር ይመስገን።
Hello ይሰማል? ሰላም ነው?
ይሰማል።
መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና ወዳ vehicle manufacturing PLC በ junior accountant ክፍት የስራ ቦታ ስላለው ሰኞ ዕለት ሁለት ሰዓት ላይ ፈተና አላችሁ። መምጣት ይመችሻል?
እ፣ የት ነው የተማርኩት እኔ? ከየት ነው ያገኘው መረጃው?
የት Okay። የተማርሽበትን እ፣ እንድነግርሽ ፈልገሽ ነው?
አዎ
ዩኒቲ ዩኒቨርሲቲ አይደል የተማርሽው?
አዎ
እንዴት ነው አሁን ሰምተሽኛል? አልሰማሽኝም? መምጣት ትችያለሽ? አትመጭም?
የት ነው exact? አልሰማሁም።
ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት ሰኞ ሁለት ሰዓት ላይ ፈተና አላችሁ።
ምን አይነት ድርጅት ድርጅት ነው?
አዎ ወዳ vehicle manufacturing PLC
እ፣ እሺ የድርጅቱ ተኝ- አዎ እሺ እሺ። ቆይ አትመጭም?
ፕሮግራም አይ የምመጣ አይመስለኝም ስራ አለ።
በቃ እንደዛ በይሽ።
እሺ